hello ሙሉቀን ወይ order ኡ ለምንድን ነው የቆየው? customer ስለቆየብኝ አልቀበልም እያለ እኮ ነው።
ለምንድን ነው የቆየ ቦታውና እኔ ስንት ያሳወቅኩኝ ያ ቡልቡላ ብላችሁ ያስገባችሁልኝ። በዛ ላይ order ይበዛብኝ ብቻዬን ነው የምሰራው።
እስኪ ለ area manager ደውልልኝ።